ለእኔ ስትልኝ ሁሉ ስፖርት
ና ደውዬ ነበር። አሁን ስልክ እየሰጠሁሽ
ማባረሄ አዎ አዎ ይጠብቁ ድጋሚ check እናስደርግሎታለን አልኩት እኮ እ እ ድጋሚ check እናስደርግሎታለን ይጠብቁ ብዬውታለሁ እኮ እህ እስከ መቼ ነው?
ዛሬ ይጠብቁ check እየተደረገለት ነው ድጋሚ
አይ አሁን እንልክልሃለን ተብዬ ነበር እኮ ከትላንትና በፊት ከዛ በፊት
አዎ እኮ ስላልተላከለት ድጋሚ check እያስደረግኩሎት ነው ዛሬ
አይ እኮ አሁን እንትና በጣም ብዙ እንትን ጊዜ የገደላችሁልን እኮ ነው። በጊዜው ቢሆን እንጂ hello፣
እየሰማሁት
አዎ ይዘሽዋል ከሆነ information ኡ ያው በቶሎ እንትን customer service ኡ እኔ አይደለሁም ማስተካክለው ለሚያስተካክለው ሰው ድጋሚ ልኬሎታለሁ እያልኩ ነው።
እሱም ያው አሁን ገብቶኛል እኮ እንደዛ ከሆነ አሰራር እንደዛ መሆን አሰራር አውቀዋለሁ ነው። ስለዚህ አንቺም push ማድረግ ነው ያለብሽ። ለ- የቆዩ ልጆች አለሽ ብለሽ ሪፖርት አድርግልን። Hello
አቤት
ሰምተሽኛል?
ሲስተካከል እናሳውቆታለን ደንበኛችን